Ajá. Yo le dije, tiene que- ሄሎ ጤና ይስጥልኝ። ሄ- ሄሎ ቪዛ ጁዲ ነኝ። እባክዎ ምን የትጉዞ መረጃ አልኩት? ጤና ይስ-
ሄሎ አዎ፣ ደህና ነህ እንዴ? ማጋ
ጆን ችግር የለም ይፈታ ይቆያል ግን
ሆልድ አድርገሽ ነው ኦኬ።
ታለሽ አንቺ ልጅ ታሹ ሄሎ አዎ፣ ይሰማል።